ይስጥልኝ። አሪፍ ነኝ፣ ሰላም ነኝ። እባክዎ ምን ልርዳው?
ሰላም ነው ማ እግዚአብሔር ይመስገን። ምን ልርዳው?
ብርቱካን ሆቴል ነበር የምደውለው እና የ POS ተጠቃሚ ነበርን እሺ እና ቤተሰብ ሳስጠቅም ማለት ነው የሚወጣልኝ እንትን ሁለት አይነት ነው። አንዳንዴ ይኸውልሽ የሚወጣው ይሄ receipt ኡ ማለት ነው የተጠቃሚውን ስም የ customer ኡን ስም ምናምን ያወጣና transaction approved ይለኛል።
እሺ አንዳንዱ ደግሞ አያወጣም።
አንደኛው ምንድን ነው የሚያወጣሉት?
ሁለ- የ- የተለያየ አሁን እንደ customer ኡ ይለያያል። አንዳንዴ ማስጠቀመው customer እንትኑ ላይ ይሄ receipt ኡ ላይ አለ አይደለም አዎ የሰውየውን ስምና ከስር transaction approved ምናምን የሚል ሙሉ ይወጣል። thank you ምናምን የሚል ማለት አንዳ ረጅም ወረቀት ማለት አንዳንዴ ደግሞ ትንሽ ወረቀት ናት። thank you ትላለች፣ signature ኡን ታሳያለች። የቆረጠውን ብር ብቻ ነው የሚያሳየው። እሱ ችግር አለውማ።
እሺ፣ ያኔ መስመር ላይ ጠብቁኝ ነው የሚያቸው።
እሺ
ደንበኛችን አጭሯ ወረቀት ላይ ስትወጣ ሙሉ transaction ID ውን ሁሉንም ነገር ያሳያል።
ምናልሽኝም አጭሩ ወረቀት ላይ ይኸውልሽ የሚያሳየው date ያሳያል እና amount እና thank you የሚል እና signature አለ። signature የሚል ማለት አጭሩ ወረቀት ላይ አንዳንድ የሚያወጣው ላይ ማለት አንዳንዱ ላይ ደግሞ የ customer ኡን ስም እና transaction approved ይላል። ምንድን ነው ልዩነቱ?